ሄሎ ሄሎ መልሼ ደወልኩ።
ችግር የለም የኔ እንትን ነው ችግሩ።
እኮ ወጥቷል?
እቃው ወጥቷል። ምናልባት ደርሶም ሊሆን ስለሚችል እርሶ አካባቢ የደ- ለ driver ይደውሉለታል።
በቃ ከመጣማ አለሁ ጠብቀዋለሁ። ትንሽ የሚቆይ ከሆነ ብዬ ነው፣ የሚያምሽ ከሆነ ብዬ ነው።
OK፣ ስልክም ልስጦትና የት እንደደረሰ መጠየቅ ይችላል።
መልካም እሺ፣ ልጣ እሺ፣ ንገረኝ።
እሺ ዜሮ ዘጠኝ አርባ ሰባት አርባ ሰባት ሰማንያ አንድ
አንድ ዘጠና ሁለት ዘጠና ሁለት ዘጠና ሁለት ዘጠና ሁለት አዎ፣ እሺ፣ እሺ፣ አመሰግናለሁ።
ተመስገን ይባላል። ይደውሉለት።
እሺ፣ እሺ።